አልሰራውም አለች ዘነበ። እስቲ ትክፈል እስኪ መጀመሪያ
ሄሎ ሄሎ ወንደሰን አቤት
ቶሎ ሂድላት እሺ ሀያ ሁለት ነው ያለሁት ብለሃታል እንዴ customer ኣን
አዎ አዎ ጠይቃኝ እሺ አሁን ይኸውልህ ቶሎ ካልደረሰልኝ አልቀበልም ብላለች ስለዚህ ቶሎ አድርስላት የ order number ዘጠና አንድ ስልሳ ስድስት ሰላሳ ሰባቱን
እኮ አሁን እኮ ከዛ ነው ያለሁት እሱ እኮ ያለው order ኡ ደግሞ ቦሌ ሚካኤል ነው እኮ ቶሎ ካልደረሰ አልቀበልም ብላለች ወንደሰን ቶሎ አድርስላት
ነግሬያት ነበር እኮ እሷ እኮ አልቀበልም እያለች ነው እስከዛ አሁን ለፍቼ ምን ትለኝ ነው ቶሎ ካልደረሰ ነው አልቀበልም ያለችው አንተ ቶሎ ለማድረስ ሞክር እያልኩህ ነው እኔ ደግሞ ወንደሰን ግን ደቂቃ ነው ከቦሌ ሚካኤል ለአንቻ ነው የሚያልቀው ከዛ አንስቼ order ይዤ ነበር እየጨረስኩ ነው አሁን ግን ደቂቃ ነው እሱ የምትጠብቀኝ እኮ እሱ እኮ ያንተ ነው እሱ order ሁለት ሶስት order accept ብለህ
ነግሬያቸው ነበር፣ ሁለት ሶስት አላስወጣ ኦርደር ብሎኝ ነው።
accept ያልከው አንተ ነህ እኮ አላስወጣ ብሎኝ ነው ምን እሺ ላድርግ ግን ይል አይ እኔ ልንገርህ ብዬ ነው ቶሎ ካልደረሰ አልቀበልም ብላለች ዞሮ ዞሮ ቶሎ አድርስላት